hello
ወይ አንዴ ስምህን ንገረኝ።
የአብስራ እሺ እሺ፣ አመሰግናለሁ። የአብስራ
ይገባል መልሶ።
እሺ ቆይ እነግርሃለሁ፣ አሳውቅሃለሁ። ልንገራቸው ወደ customer እየሄድኩ customer ኡ ራሱ ቦታ እንትን ብዬ ነበረ እ ለ cus- ወደ customer ኡ እየሄድኩኝ ምግቡን ራሱ ለ customer ልሰጥ ነበረ፣ ግን ሳየው ወጥቤ
አብ- አዎ ምግቡን አውጥተዋላ ምግቡን አውጥቼው customer ጋር ደርሻለሁ። ራሱ ብር ከስተመር ላይ ጋር እንትን- ደርሷል። ቆይ እሺ አትዝጋው። እ የአባት ስራ ቃኝ ቃኝ ነው
ዳኛ ቃኝ ቃኝ እሺ የአብስራ ቃኘው
ፕሊስ ሲስተር ኒ አ
ፕሊስ ሲስተር
እ
አቋም
ዘገንዳል